አዝማችሁ ለዘአቅብዕ ነዋብጽሐነ ዋብጽሐነ እምጽልመት ውስተ ብርሃን ሙስና ሙስና ነው። እሞ ዋና እርማቱ ሙስና ወደ ሀይና እንደዚህ ነው። ሙስና ውስተ ዘይማስን ለዛ ቀመን የሚለው አዝማች ሳይሆን ዘር ነው። ለመድገም ያህል ነው። ምናልባት ምልክቱ ስለሚያስቸግር አንድ ጊዜ ደግሞ አለው እንዘ አኩቶ ለዘአቀበ ነዋብጽሐነ ዋብጽሐነ እምጽልመት ውስተ ብርሃን ሙስና ውስተ ዘይማ ስን ጽንነ ቤዛነ ምስጢረ ህቡዕ አከሰተለነ